ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት አዎ በላኝ ነው አሁን ጽፌ ያለ ብለህ እስካሁን አልገቡም። እኔ ዲስክ ላይ አሁን አውጥቼ ነበር።
ማን ነው የሚለው ስምክ ቴሌግራም ላይ በላኝ በላኝ በላኝ አይቶ ነበር። አሁን እኔ ዲስኩን ልክ ያለው አይተውታል
አይቶ አልመለስም። እሱ እንደዚህ አልገባም። እሱ አስር ጠበ ነው
እም፣ እስቲ ቆይ አንዴ አይተለኛለክ አላገኘሁትም
ማሱን
አንድ
እ
አልከኝ
አበት እ አልከኝ
በላኝ እ፣ አንዴ ሀይ በለኝ ቴ- ከላይ እንድትወጣልኝ ቴሌግራም ላይ አላገኘሁትም። ኦኬ እሺ እሺ
ይላል ኦኬ እሺ በቃ በላከው በቃ።
ስሙ ማሙሽ በሚለው ነው ከየት የሚደረገው?
አዎ አዎ እሱን እሱን አስገቢ። ኪቦርዱ ስላስቸገረኝ አስገቢ። የእሱ ሲግናል ሰፖርት እሺ እሺ እሺ መልካም